Hello hello ጤና ኢንተርናሽናል ሄሎ ሄሎ
እ፣ አሁን ደውላችሁልኝ ነበረ አ እሺ አምቡላንስ። እሺ በ እ፣ እንግዲህ ዶ- ዶክተሩን እ፣ ጠይቄዋለሁ ይቀበሉሃል ነው የሚለኝ። በቃ ኑና እንግዲህ እ፣ ድሌን ልሞክር ምን ላድርግ?
እ፣ ምን ምን መሰሉት አሁን እኛ check ማድረግ ይኖርብናል። የመንግስት እንትን እ፣ ተቋም ከጤና ጣቢያ ተጽፎላቸው ምናምን ካልሆነ መጉላላት ይኖራል። እኛ ለእርስ- ለእርሶ በማሰብ ነው እዛ እንዳያስቸግሩ ምን ማለት ነው።
ላድርግ እስቲ እ፣ እስቲ አሁን በእኔ ቦታ ሆነሽ አንቺ አሁን ምን ላድርግ? ተጽፏል፣ ደብዳቤ ጽፈዋል። እ፣ ክሊኒኩ አብነት ኬ ክሊኒክ ማለቴ ነው ሪ- emergency ብሎ እ፣ ዶክተሩም እ፣ የኔን ስልክ ስጣቸው ሁሉ አለኝ።
okay። እሺ እ፣ እሺ እዛ communicate ላይ ይሰራል እሱ እሱ ጴጥሮስ?
እዛ ይሰራል። አዎ ጴጥሮስ?
እ፣ አቡነ ምንድን ነው የሚባለው? እ፣ የት ነበር ያለቻችሁ? ጴጥሮስ ጴጥሮስ ሆስፒታል ወደ እንትን ሽሮ ሜዳ አካባቢ ጉለሌ ያለው ነው።
ምናምን ያለው አዎ ሽሮ ሜዳ ቁስቋም ጋር ያለው እ- እ፣ ጴጥሮስ ነው ያልሽኝ አይደለ? እ፣ መርጌ ጳ- ጳውሎስ ነው ጴ- ጴጥሮስ ጴጥሮስ ጴጥሮስ ጴጥሮስ አዎ ጴጥሮስ ነው ያለችን።
እ፣ እዛ ይሰራል ዶክተሩ፣ እዛ ይሰራል።
እሺ ካስፈለገ የኔን ስልክ ስጣቸው ብሎ ሰጥቶኛል። እንግዲህ
okay። ስለዚህ አሁን እዛ ባለው ዶክተር ኃላፊነት እንሰራችሁ እኛ
አዎ እንግዲህ እግዚአብሔር ያውቃል። አ፣ ምን ታደርጊዋለሽ? እንግዲህ እ፣ ምን ማድረግ እችላለሁ? ማድረግ የምችለው ነው እንግዲህ ማደርገው። መቤት ግራ ገባኝ።
እሺ አ- አ- አቅራቢያውትስ ጤና ጣቢያ ይኖራል? ከ- ከጤና ጣቢያ ጤና ጣቢያ ጤና ጣቢያ ምን እኮ ደህና ነች እኮ ነው ያሉኝ መቤት okay ጤና ጣቢያ እኮ ደህና ነች ብለውኝ እኮ ነው ይኸው ልትሞትብኝ የደረሰችው። መተንፈስ አቃታት እኮ።
እሺ የእኛን ሀገር ጤና ጣቢያ ታውቂው የለ እንዴ? አቅማቸውን በቃ ደህና ነች አለኝ እኮ። ጨጓራ አላት። ጨጓራ አይደለም አሁን che- check ሲደረግ እኮ ከልቧ ጋር የተያያዘ ነው። ሳምቧ ላይ እንደውም ውሃ አቋጥራል ነው እያሉኝ ያሉት።
እሺ መተንፈስ ሁሉ እኮ አቃታት።
እሺ okay እሺ በቃ እኛ
ኡፍ።
እሺ ታ ይረጋጉ፣ እባክዎትን ይረጋጉ።